ministro
ሄሎ ሌላ ብሩኬ ወጣ።
አ ም- ምን ነው እዛ አይ።
ውጪ ላይ- ውጪ ላይ ነኝ።
በቃ እሱ ቤት እንትን አልተዘጋም።
አ አልታ- አልታዘ- እ? ሄሎ ም- ምን አልሽ?
ልበላት ትተን እንድንወጣ ብዬ ነው።
እኮ አይ ትተን አልታዘዝሽም።
እንድንወጣ አንዴ ታዩ ልበላት እኮ ላገናኝሽ?
ታዩ ልበላት ድጋሚ እንትን እሺ።
ሆል ማለት ነው። አዎ አንድ እሺ።
ሳል ሞላ ስለሆነ
ለ-
የቤት ግን በትክክል ነው የሚያስታውሰው። አይገርምሽም? ቆይ እር- አቤል እልክልሃለሁ።
hello
እ፣ hello ወዬ ብሩኬ እንትን ኧረ ወይ ታዩ እኔ ታዩ ልበላት
ምን በይ እን- ቆይ፣ እኔ ታዩ ልበላት የለችም አጣኋት ነው የለችም ላገናኝሽ ከአንዴ የለችም?
አ አጣኋት
በቃ እንትን ተተጉጣ ችግር እሺ።
የለውም። አልፈረምክም ምናምን አይደል?
ኧረ አልፈረምኩም አሁን እሺ እዛ ላ- ላለው ለ- ለአንድ ሰው በቃ ጤ- በዚህ ወርደር ታዩ በላት እንዳይሰራ ነው።
እሺ ኧረ እላታለሁ
በቃ አንተ ትተውጣሽ cancel እ፣ ይሆናል።
እሺ እሺ cancel ይሆናል። አንተ ተተውጣ አይሰራም። እሺ ብሩኬ ለ customer ስላሳወቅ እንትን እንዳትል።
እሺ እሺ እሺ ሄሎ
ሄሎ ሄሎ አንዴ አቤት።
ቀረት አናግሪያት እሺ
ሄሎ ሄሎ፣
ይሄውን አቤት መጣኛል ታዘዝም ብለሽ ነበር። አሁን እ?
ዜሮ አራት ታዘዝኛል ታዘዝም ብለሽ ነበር። አሁን አልታዘዝንም ብለሽ ነበር። አሁን ዜሮ አራት ስልሳ ዘጠኝ ስልሳ ዘጠኝ አልታዘዝንም ብለሽ ነበር።
አዎ፣ አልተደወለልኝም እማ።
አልታዘዝንም ብለሽ ነበረ። በቃ አዎ፣ order ኡ አልተደወለልኝም፣ cancel አድርጊ።
አልታዘዝንም።
ይቅር እሺ፣ እ?
በቃ ይቅር ካንስል አድርጊ።
እኮ ላታዘዝኩኝ እኔ ካን ማድረግ እናንተ ናቸው። እኔ ያልታዘዝኩ ጀመር በቃ እሺ፣ እኛ ልናደርገው ስለሆነ እንዳይሰራ ብለን ነው። እሺ እናቴ
ሄሎ ዜሮም ይቅርታ ታስር ሄሎ ወይ ብሩኬ ትተቁጣሽ ትተቁጣሽ እ፣ ምን አልሽ አ ትቼ ልሂድ አ? እ፣ እ፣ ተሰኪት በእግዚአብሔር ብሩክ ሰው ነው።
እ፣ አይሰማም አሁን እስኪ ሄሎ
እሺ እየጮኩ እኮ ነው።
እሺ አይ ዘፈን ትችላለህ እኮ። እሺ ትቼው ልውጣ በቃ እሺ እሺ
አዎ።
ኧረ እናታችሁ